Tra Bacco Milloddow ሄሎ
ሁሉ ስፖርት ነው ባኮ የምንለዳው
እ ልኬዋለሁ አይተሽዋል አጋጣሚ ቴሌግራሙ
በዚህ ስልክ የላኩት
አዎ በዚህ ስልክ ነው የላኩት
ገብረ ኪዳን የሚለው ነው
እ ገብረ ኪዳን የሚለው
አይደለም ዜሮ ዘጠኝ አስራ ሶስት እኮ ነው ይሄ ስልክ ተስፋ ህይወት ተስፋ ህይወት ተክላ ይላል ዜሮ ዘጠኝ ዜሮ ዘጠኝ አስራ ሶስት አምሳ ስድስት
አንድ ጊዜ ጠብቅ ሸ- እናስተላልፍሎታለን
አቤት እናስተላልፍሎታለን በትዕግስት ይጠብቁ መልሱን ቴሌግራም ላይ እንጽፍሎታለን
እሺ